ቆንጂት ደህና መሸሽ። ሄሎ ይሰማል አይሰማም?
ይሰማሻል? እሺ CT scan እናንተ ጋር አለ እንዴ?
አለ ነው።
ስንት ነው ዋጋው ማወቅ ፈልጌ ነበር። እማ እ ምንድን ነው የታዘዘላችሁ?
ምን አልሽኝ?
የታዘዘው CT scan ምንድን ነው?
የሚለው non con non contrast contrast። እሺ
head CT ነው የሚለው አልገባኝም።
brain ነው ወይ?
H A D head ነው head CT እ non ኮ- contrast head CT አረ እንደዛ ነው። ሄሎ ሄሎ ይሰማኛል። check ላድርግ።
ምን አልሽ? በጣም ሩቅ ነው ድምፅሽ እንዳንተን ቅር እንዳይልሽ።
ሄሎ check ላድርግልሽ ነው ያልኩሽ። አሁን እሺ እኔ ማር እሺ እሺ ይቅርታ ቀረብኩሽ። እሺ እሺ እሺ non contrast head CT non contrast head CT ጠየቁት ዶክተሩ። contrast head CT
check አድርጌ ልደውልልሽ ዋጋውን።
እሺ ስልኬን ትይዣዋለሽ?
አዎ ይታያል። ችግር የለም።
እሺ እሺ እሺ ማየት